hello hello ጤና ይስጥልኝ።
ሰላም ነው አለን።
ቢግሮስ ትሬዲንግ ነው።
አዎ እሺ ከአፍሪወርክ ፍሪላንስ ኢትዮጵያ ነበር የምንደውለው።
ከየት
አፍሪወርክ ፍሪላንስ ኢትዮጵያ
okay እሺ።
ቴሌግራም ቻናሉን አወጡት።
አዎ አዎ ፍሪላንስ ኢትዮጵያ ነው ያውቀዋል።
አዎ እሺ። በ accountant vacancy አውጥታችሁ ነበረ አዎ አውጥቼ ነበረ hire አረጋችሁ በእኛ platform እ hire አረጋችሁ በእኛ platform
አይ hire አላረኩኝም። አይቼው ነበር ስላልተመቸኝ እህም።
እስካሁን ድረስ already አይቼዋለሁ። በጣም ብዙ already offer ኦች መጥተው ነበር፣ ብዙ customer ኦች መጥተው ነበረ።
apply ግን ያደረጉ አ እኔ apply ስላላረኩኝ busy ስለነበርኩኝ apply አላረኩኝም። አረጋለሁ ብዬ ትንሽ ከ I think ከአንድ ከአስራ አምስት ቀን ምናምን በኋላ እህም።
hire ማድረጋቸው ይመስለኛል። እሺ እሱን ለማወቅ ፈልገን ነው።
እ፣ አዎ አዎ አግኝተዋል አላገኙትም አላገኙም የሚለውን ለማወቅ ነበረ።
okay so okay።
ጊዜ ስላላገኙ አላዩትም ነው አይደለም?
አዎ ጊዜ ስላላገኘሁኝ እህም።
አ- አልደወልኩላቸውም። መጥተዋል፣ contact ኦች መጥተውልኛል፣
okay ግን ጊዜ በቃ እሺ።
ስላልነበረኝ አልደወልኩላቸውም።
በቃ እሺ። የሚያስቸግረውስ ነገር አለ ሌላኛም platform ሲጠቀሙ?
አይ አሪፍ platform ነው፣ ቆንጆ platform ነው። የሚያስቸግረኝ ነገር የለም።
እሺ የሚያስቸግረውስ ነገር ካለ ይደውሉልን።
እሺ እሺ፣ እሺ መልካም ቀን።
thank you በጣም ለአንቺም። እሺ እሺ እሺ